ሄሎ ሄሎ ሰላም፣ እንዴት ነሽ?
አለሁልሽ። ሰላም ነኝ አለ እግዚአብሔር ይመስገን።
አለሽ። እንትን Z report ላወጣ ብዬ እምቢ እምቢ ብሎኝ ነው። ወረቀት ትቀይርለት በፊት ራሱ ያወጣ ነበረ።
እሺ፣ የትኛው ነው ማሽንሽ?
ይቺ ነጭ በጥቁሯ
እኮ ወደ ራስሽ አድርገሽ ወረቀቱን አስገቢዋ።
አስገብቼዋለሁ። አዎ፣ ወደ ራሴ ነው።
ይሄ የሚመዘው የሚወጣው አለ አይደል? ወደ ራስሽ እንደዚህ እሱን ለጥ አድርጊው፣ ያንን ወደ ታች አስገቢው። እንዲሳብ ብሎ አይደለ ወደ ፊት ለፊት የሚወጣው አዎ፣ እኮ እሱን ወደ ራስሽ አድርገሽ በደንብ ክድን አድርጊው።
ተካሏል፣ ግን ምንም እንትን የለውም። እዚህ ጋር ምንም አይነት ቁጥር አበራሽ እስክሪኑ ላይ ምን ይላል ምንም አያመጣም።
እኮ አብሬዋ ከታች ያለችውን ይሄ ነጭ በጥቁሯ ናት።
አዎ እ፣ ከታች የመጨረሻዎቹ ጋር እንዲህ ክብ ነገር አለች። እሷን ጫን በያትና አብሪያት መጨመሪያ okay። zero አዎ፣ Z report መጣ።
በራች?
አዎ በራ እሺ mode የሚነካው የሚለውን ንኪ።
mode ኡን ልንታውሽ X የሚለው ላይ ታቆሚልኛለሽ።
Z report ይወጣል፣ ግን ምንም እንትን የለውም።
ምን
ቁጥር ም- ምንም ጽሑፍ የለውም።
እኮ ጽሁፍ ምንም የለውም። እንትን ንኪ mode ን ላይ mode ን እ።
ስትነኪ X የሚለው ሪፖርት ላይ አቁሚልኝ። click እናደርገው test እንድናወጣ ማለት ነው።
እዛ ላይ አቆም።
እሺ X ላይ አቆምሽ።
አዎ እሺ ዘጠኝን አራት ጊዜ ንኪልኝ።